hello ሰላም ጤና ይስጥልኝ።
አቤት አካውንትን ለመክፈት ነበረ አልከፈተም።
እስኪ screenshot ላክልኝ ምን እንደሚልህ ቴሌግራም ላይ ቴሌግራም ላይ screenshot ላክልኝና እሺ እና example ላክልኝ እንትኑን ነበረ ፓ- ከስኩ- ስልክ ቁጥሬን ካስገባሁበት በኋላ ማለት ነው።
password ነው ተሳስተ ሊሆን የሚችለው።
አዎ አዎ አዎ ኮዱን መጀመሪያ ቆይቶ ካፒታል ነው መሆን የላከልኝ።
አለበት።
እ? ኮዱን ቆይቶ ነው የላከልኝ።
እንደ እንትን ነው እንዳደረግከው forget ብለህ ነው እንዴ?
አዎ forgot ብየዋለሁ። ከዛም አራቴ ነው አምስቴ ላከልኝ password።
እኮ ደጋግመህ ሆኖ አንዴ ብቻ ሞክረውና አንዴ forget በለውና የሚገባልህን እ፣ እንትን ላከው እ፣ አስገባው።
register እሺ ላይ ነው ወይስ አደጋግመው። አ- አይደለም normal login የምትልበት ጋር እሺ login ትልና እሺ ስልክህን አስገብተህ የተላከልህን እ፣ message copy አድርገህ paste አድርገህ እሺ ትገባበታለህ።
እሺ እሺ አይዞሽ።
መልካም ምሽት።